Hello ጤና ይስጥልኝ ቤት ቤት hello ምን ልርዳው?
ሰላም ነው?
እግዚአብሔር ይመስገን።
ቤተልሔም ነሽ?
አይደለሁም ራሄል ነኝ።
Okay። አይ የሆነ ብር ያስገባሁት ነበርና ያው ሰሞኑን እሺ አንድ አ- ዛሬ አራተኛ ቀኑ ነው አምስተኛ ቀኑ ነው ዛሬ አልገባም እና ከቤት ቤት ነው ከቤት ቤት ወደ ባንክ
አይደለም ከቤት ቤት ወደ ባንክ ወደ ባንክ ይዘው አድርገህ አዎ ቁጥሩን እና ንገረኝ።
አልገባም አራት ሺህ ብር በሰላሳ ነው ያስገባሁት በሰላሳ እሺ አንዴ ቁጥሩን ንገረኝና check ላድርግልህ የቤት ቤት ቁጥርህን
ይሄው በዚሁ ነው በደወልክበት አዎ እሺ ስንት ብር ነበር አራት ሺህ ብር እሺ አንዴ መስመር ላይ ጠብቀኝ ቼክ ላድርግልህ እሺ እኛ ጋር ገብቷል ነው የሚለው ይላል እዛ ካልደረሰ እነሱ ላይ ገብቷል ይባላል ምን ዋጋ አለው?
በሰላሳ ነው አይደል ያልከኝ እ እሺ
ለማለት ቤት ቤት ቤት እንኳን ስላስገባ አመቱ ብርና ልጫወት በዛው እናልፋለን። በዛውም check አደረገው።
ይመር ኢብራሂም ነው አይደለ አዎ
አዎ እዚህ ጋር balanced ነው የሚለው እንደዛ ነበር ያለችህ
አዎ። እና ሂደህ ጠይቃቸው አለችኝ።
እሺ ጠይቃቸው እ፣ እዛ አልገባም ካሉህ እንደገና እኔ ከዘጠኝ ሰዓት በኋላ እገባለሁ ደውልልኝ ብላኝ ነበር። እሱ- አለ የለችም እንዴ እሷ?
Okay ቤቲ ዘጠኝ ሰዓት ገባለሁ ነበር ያለችህ
አዎ ቤቴ ቤተልሔም ብዙ ቤቲ ስላሉ ነው እሺ ለዛ ነው እሺ አይ
አንዴ ቆይ እሺ ላገናኝክ ቤቲ
ወይ ሰላም ነው ቤት እግዚአብሔር ይመስገን። እንዴት ነህ?
አለሁ አማን ነው አለን ይመስገን። እንዴት ነህ?
ደህና የባለፈው ልጅ ነኝ አወቅሽኝ አራት ሺህ ብር ምናምን ነገር ወደ አቢሲኒያ ባንክ አዎ thank you ይመር አልገባም።
እና አዎ ጠይቄያቸው ነበር ሂጄ እና እሺ
አይ እዛ ከገባክ ወደኛ account ከገባክ አንተ account ላይ ነው የሚገባው እና ከዛው ነው ችግሩ የሚሆነው አሉኝ Okay እሺ በቃ እንትን አንዴ ቴሌግራም ላይ ትልክልኛለህ እ፣ እንትንህን hi ቤቲ ምኑን?
ብለህ hi ቤቲ ብለህ አንዴ ቴሌግራም ላይ ላክልኝ።
ምን ብዬ ሀይ ቤቲ ብለህ አይ ቤቲ ኦኬ አዎ፣ እሺ ቴሌግራም ላይ እሺ እሺ ይመር ነው እሺ።
የሚለው የቴሌግራም ስም።
አዎ አዎ እሺ በቃ እሺ እሺ እሺ